ሄሎ hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነው የደወልኩሎት ኩብራ።
እሺ አዎ ነኝ።
okay የ ginger order ነበሩት አይደለ? ዛሬ የሚመጣ
አዎ order አድርገን ነበረ፣ ግን አዎ።
ለትናንት የሚደርስ መስሎን ነበረ። የ office ነው okay።
ይሄኛ
በቃ እሺ፣ እንደዚህ ቀኑ አይነት ለዛሬ ችግር ሆነብን።
አዎ፣ እንደዚህ አይነት ችግር እንዳያጋጥማችሁ ያው ቀኑን እ፣ ቁጠሩትና በትክክል እሺ እንደዛ አድርጋችሁ order አድርጉ።
እሺ እሺ እሺ፣ መልካም እሺ። ያው፣ እሺ፣ መልካም እሺ።
ጊዜ። እሺ።
ለሰኞ ነው አይደል የሚፈልጉት?
አዎ ሰኞ እዛው ይሁን።
ላፍ ይመጣሉት ወይስ ሌላ የት ነው?
እዛው ኢትዮ ቴሌኮም ግቢ ካርል።
ካርል። okay እሺ፣ በቃ እዛ እናስብሎታለን። እሺ እሺ፣ እሺ፣ እሺ፣ እሺ፣ መልካም አመሰግናለሁ።
ቻው። እሺ።
መልካም ቀን። እሺ።